ሄሎ
አቤት ጤና ይስጥልኝ አብሮ ይስጥልን ቤኪ ፋሽን ነው
አ
ከዊፕላስ ሶሉሽን ነበር የደወልኩት እ ዊፕላስ ሶሉሽን
እሺ ባለፈው ዊፕላስ አፕ ላይ ተመዝግባችሁ ነበር አይደለ
እኔ እንጃ
አታስታውስም አ
እሺ እ መልሼ ልደውል ወይስ ስልክህን ቼክ ታደርጋለህ እሺ እሺ እሺ